ሰላም ሰላም ነው።
ሰላም ነው። እንዴት ነህ?
አለን የሆነ ብር withdraw አድርገን ነበረ አልገባ አምስት ጊዜ አድርገን deposit ነው።
withdraw withdraw እሺ ስልክህን ንገረኝ።
ዘጠኝ ሰላሳ ሶስት እሺ ሰባ ሶስት ሰላሳ ሶስት ሰላሳ ሶስት እሺ ዜሮ ሁለት ሰባ አንድ አስራ ሰባት
ዜሮ ሁለት ሰባ አንድ አስራ ሰባት
ስንት ብር ነው?
አስራ አምስት
ስንት ብር ነው እንደላይ? ሄሎ ስንት ብር ነው? አስራ አምስት ሺህ
አምስት ሺህ እ፣ ገብቶልሃል? እሺ
ወርቴ ነብር አዎ
እሺ እሺ እሺ እሺ